ኤፌሶን ምዕራፍ አምስት ላይ ያለው የእግዚአብሔር ቃል ነው። ስለ ቤተ ክርስቲያን ስናስብ ይህንን እንድንመለከት ይገባል። ክብር ለእግዚአብሔር ይሁን እና ሌላ ቦታ ደግሞ እንደዚሁ በዚሁ በመጽሐፍ ውስጥ በኤፌሶን ምዕራፍ አንድ ላይ ያለውንም ደግሞ አብረን እንመለከታለን። ጌታ ኢየሱስ ክርስቶስ ለቤተ ክርስቲያን ያደረገው ሐዋርያው ጳውሎስ ባልና ሚስትን ምሳሌ እያደረገ ከተናገረ በኋላ ባልና ሚስቶች እንዴት መኖር እንዳለባቸው ሲናገር ምሳሌ የሚያደርገው የባልና ሚስትን የትዳርን ሕይወት በቤተ ክርስቲያንና በክርስቶስ መካከል ባለ ሕይወት ነው እና በዚህ መሰረት ጌታ ኢየሱስ ክርስቶስ ቤተ ክርስቲያንን የሚያይበትን ለቤተ ክርስቲያን ያደረገውን ነገር እንድንመለከት ይረዳናል። ይሄ እግዚአብሔር ቃል ክብር ለእግዚአብሔር ይሁን። በጌታ በኢየሱስ ክርስቶስ ስም አነባለሁ። ቁጥር 21 ጀምሮ ነው ምዕራፍ አምስት ኤፌሶን። ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ። ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና፣ ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ። ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደ ወደዳት ሚስቶቻችሁን ውደዱ። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተ ክርስቲያን ለራሱ እንዲያቀርብ ፈለገ። እንዲሁም ባሎች ደግሞ እንደ ገዛ ስጋቸው አድርገው የገዛ ሚስቶቻቸው ሊወዷቸው ይገባቸዋል። የገዛ ሚስቱን የሚወድ ራሱን ይወዳል። ማንም የገዛ ስጋውን የሚጠላ ከቶ የለምና፣ ነገር ግን የአካሉ ብልቶች ስለሆንን ክርስቶስ ደግሞ ለቤተ ክርስቲያን እንዳደረገላት ይመግበዋል፣ ይንከባከበውማል። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ። ይህ ምስጢር ታላቅ ነው። እኔ ግን ይህን ስለ ክርስቶስና ስለ ቤተ ክርስቲያን እላለሁ። ሆኖም ከእናንተ ደግሞ እያንዳንዱ የገዛ ሚስቱንና እንዲሁ እንዲህ እንደ ራሱ አድርጎ ይውደዳት፣ ሚስቱም ባሏን ትፍራ ይላል። እግዚአብሔር ስም የተባረከ ይሁን። እግዚአብሔር ቃል ሲነበብ ማን ይናገራል? እስኪ ድምፃችሁን ከፍ አድርጉት። መቼ ነው እግዚአብሔር የሚናገረን? መጽሐፍ ቅዱስ ሲነበብ ነው የሚናገረው። ሰባኪ ሲሰብክ አይደለም፣ ሲያስተምር አይደለም። መጽሐፍ ቅዱስ ሲነበብ እግዚአብሔር ይናገራል። በኤፌሶን ምዕራፍ አንድ ላይም አነባለሁ የእግዚአብሔርን ቃል ከቁጥር 15 ጀምሮ። ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመንና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለ እናንተ እያመሰገንኩ ስጸልይ ስለ እናንተ ማሳሰብን አልተውም። አያችሁት? የሚናገረውን ነገር የሚጸልይላቸውን ነገር ልብ በሉት። እንግዲህ በጌታ በኢየሱስ አምነዋል። ለቅዱሳን የሚሆን መውደድ እንዳላቸው ሰምተዋል። ግን ይጸልይላቸዋል። ምንድን ነው የሚጸልይላቸው? እነዚህ በፍቅር የተሞሉ ጌታ ኢየሱስን ያመኑትን አማኞች ኤፌሶን ክርስቲያኖች ምንድን ነው የሚለምንላቸው? ቁጥር 17 የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ እለምናለሁ ይላል። እዚህ ውስጥ የጸሎት ርዕሱን እንመለከታለን። የክብር አባት እግዚአብሔር አብን ነው። የጌታችን የኢየሱስ ክርስቶስ አምላክ ይላል። እርሱን በማወቅ የጥበብን የመገለጥን መንፈስ እንዲሰጣችሁ እለምናለሁ። ክብር ለእግዚአብሔር ይሁን። ማንን? ይሄንን ያመኑትን ኢየሱስን፣ ይህንን የተቀበሉትን ኢየሱስን የሚያውቁበት የመገለጥ መንፈስ እንዲኖራቸው፣ የጥበብ መንፈስ እንዲሰጣቸው ይጸልያል። ቁጥር 18 ይህም የልባችሁ ዓይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምንም ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው ይላል። ይህ መገለጥ በሚመጣበት ጊዜ የተጠሩበትን ምክንያት ያውቃሉ። እግዚአብሔር በቅዱሳን ዘንድ ያለውን የርስት ክብር ባለጠግነት የወደፊቱን ሕይወት ያያሉ። እግዚአብሔር ለሚያምኑ ያዘጋጀውን ኃይል ሁሉ ይረዳሉ። ይሄ መገለጥ ሲሞሉ ይህን መገለጥ ሲሞሉ ቁጥር 19 የዚህን ምስጢር የኃይሉን ታላቅነት የት ጋር እንዳለ ይነግራቸዋል። ክርስቶስንም ከሙታን ሲያስነሳው ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል ይላል። ይሄ ትልቅ ትምህርት ነው ወገኖቼ። እግዚአብሔር ኃይልህ ምን ያህል ነው ቢባል በሰው ልጆች በፍጥረታት መካከል ለምትሰራቸው ለስራዎች፣ ለእቅዶች ኃይል ምን ያህል ነው መለኪያው ምንድን ነው ብንለው እግዚአብሔር የሚያሳየን ማንን ነው? ክርስቶስን ከሙታን ባስነሳበት ለልጁ በሰጠው ስልጣን ኢየሱስ ድል በነሳበት ነው የሚለካው ይለናል። ክብር ለእግዚአብሔር ይሁን። ስለዚህ ጌታችን ኢየሱስ ክርስቶስ የተቀበለው ስሙ ኢየሱስ ክርስቶስ ከሙታን የተነሳበት ኃይሉ ክብር ለእግዚአብሔር ይሁን። ጌትነትን፣ አለቅነትን፣ ስልጣናትን ሁሉ የሻረበት የእግዚአብሔር የኃይሉ ብርታት መለኪያ ነው ይላል። የእግዚአብሔር ስም የተባረከ ይሁን። ስለዚህ በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል ካለ በኋላ ክብር ለእግዚአብሔር ይሁን። ሁሉን ከእግሩ በታች አስገዛለት ከሁሉ በላይም ራስ እንድትሆን እንዲሆን ለቤተ ክርስቲያን ሰጠው ይላል። የእግዚአብሔር ስም ብሩክ ይሁን። እናችን ቤተ ክርስቲያን ሲገልጣት እርሷም አካሉና ሁሉን በሁሉ የሚሞላ የእርሱ ሙላቱ ናት ይላል። እግዚአብሔር አምላካችን ሆይ በእውነት ዓይኖቻችንን ክፈት፣ የቤተ ክርስቲያንን ምንነትና ማንነት ምስጢሩን እንድናይ እንድትረዳን በኢየሱስ ክርስቶስ ስም እንለምንሃለን። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ቤተ ክርስቲያን የሚለው ቃል በአማርኛ ቤተ ክርስቲያን የሚሉ ሁለት ቃላቶችን ያሳየናል። በጥሬ ቃሉ ትርጉም ቢወሰድለት ቤተ ክርስቲያን የሚለው የክርስቲያኖች ቤት ወደ ማለት ያመጣል። በኢትዮጵያ ኦርቶዶክስ ቤተ ክርስቲያን እምነትና ልማድ መሰረት ቤተ ክርስቲያን አማኞች ሄደው የሚያመልኩበት ቦታን ይመለከታል። ቤተ ክርስቲያን ደግሞ ምእመኑንም የሚመለከት እንደሚሆን አድርገው ይወስዳሉ። ነገር ግን ቤተ ክርስቲያን የሚለው ቃል በመጽሐፍ ቅዱስ ውስጥ ከቤት ጋር የተያያዘ ቃል አይደለም። በመጽሐፍ ቅዱስ ላይ ያለው ቃል ኤክሌዥያ የሚለው ቃል የግሪክ ቃል ግሪካውያኖች በዕለት ዕለት ሕይወታቸው የሚጠቀሙበት ቃል ነው። በማኅበር የተሰበሰቡ የተደራጁ ሰዎችን በቢዝነስ ጉዳይ የተሰባሰቡ ማኅበር ያቋቋሙ ሰዎች ህብረት ፈጥረው ከሙያ ከሃይማኖት ወይም ከተለያየ ነገር የተነሳ የሚካሄድ የሰዎችን ስብስብ የሚገልጥ ቃል ነው። ስለዚህ ቤተ ክርስቲያን የሚለው ቃል ለመጽሐፍ ቅዱስ ከስነ መለኮታዊ በሆነ ትርጉም ቤተ እምነቶች እምነታቸውን ለመግለጥ ከሚጠቀሙበት የስነ መለኮት እይታ አንጻር የመጣ ቃል ነው አማርኛው ቤተ ክርስቲያን። ኤክሌዥያ የሚለው ግን ሰዎች በማኅበር የሚሰባሰቡበትን ስብስብ ያሳያል። ቤተ ክርስቲያን እንዴት ነው የምትሰባሰበው? ሰዎች በማኅበር ሲደራጁ አናጢ የሆነ ከአናጢ ጋራ፣ የጥልፍ ስራ የልብስ ስራ የሚሰራ ከልብስ ስራ ጋራ፣ ግንበኛ ከግንበኛ ጋራ በየሙያቸው እንደ common interest ኣቸው በጋራ በሚፈልጉት አጀንዳ ላይ ተሰባስበው ለመደራጀት ለመረዳዳት ምክንያት የሚሆን የመሰባሰቢያ ነገር ከየት ያገኛሉ? ከሙያቸው ያገኛሉ። ከጋራ interest ኣቸው ፍላጎታቸው ያገኛሉ። ቤተ ክርስቲያን ግን እንደ ግሪኩ ህብረተሰብ በቢዝነስ አይደለም የምትሰበሰበው፣ በሌላ ነገር አይደለም የምትሰበሰበው። የመሰብሰቢያዋ ምክንያት ምንድን ነው ብለን ብንል ኢየሱስ ክርስቶስ ነው። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ነው ቤተ ክርስቲያንን ቤተ ክርስቲያን የሚያረጋት። የምንሰበሰብበት የመያያዣችን ምክንያት ጌታ ኢየሱስ ክርስቶስ ነው። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ክርስቶስ ሐዋርያቶቹን ደቀ መዛሙርቶቹን ገና ከመሞቱ በፊት እኔ ማን እንደሆንኩ ትላላችሁ ብሎ ጠየቃቸው እና ሰዎች ማን እንደሚሉ ከነገሩት በኋላ እናንተ ራሳችሁ ማን ነኝ ትሉኛላችሁ አላቸው። ጴጥሮስ ምን አለ? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። በዚያን ጊዜ ጌታ ኢየሱስ ክርስቶስ አንተ ጴጥሮስ ነህ፣ እውነት እውነት እልሃለሁ በዚች ዓለት ላይ ቤተ ክርስቲያኔን ምን አረጋለሁ? እሰራለሁ አለ። በካቶሊክ ቤተ ክርስቲያን ጴጥሮስ የመንግሥተ ሰማያት መክፈቻና መዝጊያ የተሰጠው ስለሆነ ጴጥሮስን እንደ አለት አድርገው ሁሉ ይወስዳሉ። ነገር ግን ጴጥሮስ ይህ አለት ማን እንደሆነ ራሱ የጻፈው ከጴጥሮስ የበለጠ ጴጥሮስን የሚያውቅ የለምና ጴጥሮስ ምን እንደሚል እንመልከት። ቤተ ክርስቲያን የምትሰራበትን አለቱን ሲናገር በአንደኛ ጴጥሮስ ምዕራፍ ሁለት ቁጥር አራት ላይ እንደዚህ ይላል በሰውም ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነ ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ ይላል። አያችሁት? እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ ይላል። በመጽሐፍ እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ በጽዮን አኖራለሁ፣ በእርሱ የሚያምን አያፍርም ተብሎ ተጽፏልና። እንግዲህ ክብሩ ለእናንተ ለምታምኑ ነው። ለማያምኑ ግን አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ የእንቅፋትም ድንጋይ የማሰናከያም አለት ሆነ። የማያምኑ ስለሆኑ በቃሉ ይሰናከሉበታል፣ ለዚህ ደግሞ የተመደቡ ናቸው ይላል። ጴጥሮስ በዚህ ቦታ ላይ እንደሚነግረን እያንዳንዱ አማኝ ወደዚህ ወደ ሕያው ድንጋይ ወደሚለው ወደ ክርስቶስ እየተጠጋ ሕያው ድንጋይ እንደሚሆን ክርስቶስን የተጠጋ ሕያው ድንጋይ የሆነ ደግሞ በክርስቶስ መንፈሳዊ ቤት ሆኖ ከሚሰሩ ጋራ እንደሚሰራ ያሳየናል። ሕያው ድንጋዮችን በሙሉ ድንጋዮችን በሙሉ ወደ ሕያው ድንጋይነት የሚቀይረው ጌታ ኢየሱስን መጠጋታችን ነው። ወደ እርሱ ሳንቀርብ ሕያው ድንጋይ አንሆንም፣ ድንጋዮች ብቻ ነው። ጌታ ኢየሱስ ክርስቶስ ነው የኔና የእናንተን ማንነት በቤተ ክርስቲያን የሚኖረንን መጽሐፍ ቅዱሳዊ ትክክለኛ ቦታችንን define የሚያደርግ ማን እንደምንሆን የሚወስነው ኢየሱስ ነው። personality ኣችን አደለም። ወደ ቤተ ክርስቲያን ስንመጣ ይዘን ነው የምንመጣው። ማዕረጋችንን አደለም፣ ስታተሳችንን አደለም። በትምህርት ቢሆን፣ በሀብት ቢሆን፣ በእድሜ ቢሆን፣ በዘራችን ወደ ቤተ ክርስቲያን ይዘ ነው የምንመጣቸው። እነዚህ ሁሉ ነገሮች የሉም፣ ስፍራ የላቸውም። አንድ ሰው በቤተ ክርስቲያን የሚኖረው ጣዕሙም ዋጋውም ክብሩም ክርስቶስን በተጠጋበት ልክ ነው እንጂ በሰውየው በማንነቱ እችን ታህል ቦታ የለም። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። አንድ ያልተማረ ሰው ጌታ ኢየሱስን በጣም የሚጠጋ ሕያው ድንጋይ ሆኖ የሚሰራ ክርስቲያን በጣም ተምሬያለሁ፣ አዋቂ ነኝ፣ ታዋቂ ነኝ፣ የከበርኩ ነኝ ከሚል ሰው ጌታን ከማይጠጋ ሰው ይበልጣል። ክብር ለእግዚአብሔር ይሁን። ቤተ ክርስቲያን የሰዎችን ዋጋ ከፍ ዝቅ የሚያደርገው ኢየሱስ ክርስቶስ ነው። የእግዚአብሔር ስም የተባረከ ይሁን። የእኛ ማንነት፣ background፣ ነገሮቻችን ስለ ራሳችን የምንሰጠው ነገር በክርስቶስ ቦታ ቤት ስፍራ የለውም። በዚህ ቦታ ላይ አናጢዎች የናቁት ይላል፣ ግንበኞች የናቁት ይላል። አያችሁት? ሰዎች ቤተ ክርስቲያንን ስሩ ቢባሉ ቢሰሩ ኢየሱስን አይመርጡትም። ኢየሱስን reject ያደረጉት የአይሁድ የሃይማኖት መሪዎች ናቸው። ኢየሱስን reject አድርገው እንዲሰቀል ያደረጉት ባለሥልጣኖች ናቸው። የተማሩ ሰዎች ናቸው። ነገር ግን ጌታ ኢየሱስን የተጠጉት ግን ያልተማሩ ነበሩ። ክብር ለእግዚአብሔር ይሁን። እነዚህ ያልተማሩት ኢየሱስን ተጠግተው ሕያዋን ድንጋዮች ሆነው የወንጌል ሰባኪዎች፣ አስተማሪዎች፣ ሐዋርያት፣ ነቢያት አደረጋቸው። የእግዚአብሔር ስም የተባረከ ይሁን። በቤተ ክርስቲያን ስፍራና ቦታ ማግኘት ትፈልጋላችሁ? don't tell me who you are የእናንተ ማንነት ከጌታ ከኢየሱስ ውጭ የምትናገሩት ነገር ስፍራ የለውም። ማንም እንዲህ ያለ ነገር ቦታ የሚሰጥ የለም። በተለይ እንደዚህ ባለ ቤተ ክርስቲያን your value is determined ኢየሱስ ክርስቶስን እንዴት እንደምትጠጉት ነው። are you closer to Jesus ን ኢየሱስ ኢየሱስ ትሸታላችሁ። ክብር ለእግዚአብሔር ይሁን። አያችሁት? እግዚአብሔር እኛን የሚሰራን በማንነታችን። ብዙ ክርስቲያኖች ብዙ arrogance practice ያደርጋሉ። በቤተ ክርስቲያን ውስጥ ቤተ ክርስቲያን ስጋዊ ለሆነ arrogance የሚመቹ አሰራሮች ሁሉ አሉ። ቤተ ክርስቲያን ውስጥ ሰዎች ቦታ የሚሰጣቸው ከነበሩበት ከመንግስት መስሪያ ቤት ባለስልጣን ሆኖ ከመጣ ከነበረበት ቦታ ታዋቂ ሰው ከሆነ ባለጠጋ ሰው ከሆነ ብዙ ቦታ ይሰጠዋል። ድሃውስ? ድሃውማ ያልተማረ ከሆነማ እንደ ነገሩ ነው። እንደውም ተራው ምዕመን ይባላል። ተራው ምዕመን በመጽሐፍ ቅዱስ ውስጥ ተራው ምዕመን የሚል የለም። እንደዚህ ያለ ቃል የሚጠቀም ሰው በጣም ወራዳ ሰው ነው። አገልጋይም ቢሆን ከዱሮ ጀምሮ ሳስተምር የምናገለግለው ህዝብ የተቀባ ህዝብ ነው ክብር ለእግዚአብሔር ይሁን በዚህ ቤተ ክርስቲያን እንደ እግዚአብሔር ቃል ነው የምናየው ማንንም ሰው ማንንም ሰው ሰዎችን በሙያቸው እናከብራቸዋለን በእድሜያቸው እናከብራቸዋለን በ social ያላቸውን ቦታ እናከብራለን በቤተ ክርስቲያን ግን ቦታ የምንሰጠው ኢየሱስ ክርስቶስን ሰዎች በሚጠጉበት መጠጋት ብቻ ነው ክብር ለእግዚአብሔር ይሁን ለምን እሱ ነው ሕያው ድንጋይ የሚያረገን እሱ ነው ሕያው ድንጋይ የሚያረገን ቤተ ክርስቲያን ሰዎች እንዲሁ gather አድርገው በሰዎች group ና dynamics የምትሰራ አይደለችም ቤተ ክርስቲያን መሰራት የምትጀምረው ይሄን ሕያው ድንጋይ ኢየሱስ ክርስቶስን የሚጠጉ ምእመናን ሲኖሯት ነው ጌታ ኢየሱስ ክርስቶስን የመጠጋት ነገር ሳይኖረን እሱን የመቅረብ ነገር ሳይኖረን ጌታ እግዚአብሔር ቤቱን መስራቱን ያቆማል ሰው ብቻ እንሆናለን ሰዎች ብቻ እንሆናለን ሰው ብቻ የሚለውን ሐሳብ ከቆሮንቶስ ሰዎች ወስደን መማር እንችላለን የቆሮንቶስ ክርስቲያኖች በአንድነት ተሰብስበው ጌታ ምናምነው ነበሩ በጣም ጥቂት በሆነ ጳውሎስ አገልግሏቸው ከነሱ ከተለየ በኋላ አጵሎስ የሚባል አገልጋይ መጣ ይህ ሰው መጀመሪያውንም አገልጋይ አልነበረም የብሉይ ኪዳንን መጽሐፍ የሚያቅ ውስጡ በእግዚአብሔር ሐሳብና መንፈስ የተቀጣጠለ ሰው ነው ነገር ግን የጌታን መንገድ አላወቀም ኢየሱስን አዳኝ አድርጎ አልተቀበለም እዛ መጥቶ በምኩራብ የሚናገረውና ያለውን ሁኔታ አይተው አቂላና ጵሪስቅላ የሚባሉ ባልና ሚስቶች ወስደውት የጌታ ኢየሱስን መንገድ ነገሩት ኢየሱስ ማን እንደሆነ መሰከሩለት ባቂላና ጵርስቅላ ወደ ክርስትና መጣ ይህ ሰው እግዚአብሔር የተጠጋው በመጽሐፍ እውቀት የበረታ ስለነበረ የማስተማር ስልቱ እጅግ የሚገርምና ማራኪ ስለነበረ ቆሮንቶስ ቤተ ክርስቲያን ውስጥ በጸጋ ያገለግላቸው ጀመር በሚያገለግልበት ጊዜ ወዲያውኑ የቆሮንቶስ ክርስቲያኖች የለመዱት ያደጉበት ህብረተሰባቸው የሚያስተምራቸው ነገር ነበረ አንድ ሰው ደቀ መዝሙር የሚባለው በግሪክ ህብረተሰብ ውስጥ ደቀ መዝሙር የሚለው ቃል የቤተ ክርስቲያን ቃል አይደለም by the way በመጀመሪያ እና disciple የሚለው ቃል ተከታይ የሚለው ቃል አስተማሪና ተማሪ በግሪክ ህብረተሰብ ውስጥ ሰዎች በዚያን ዘመን አስተማሪ የሚመርጡት ዛሬ እንዳሉ ኮሌጆች elementary school high school እንደሚባል አልነበረም አስተማሪ ነኝ የሚሉ ሰዎች ህዝብ መካከል ሄዱና እኔ ብዙ እውቀት አለኝ ማንንም ሰው ተከራክሬ መርታት እችላለሁ ማስተማር እችላለሁ ask me ማንኛውንም ጥያቄ ጠይቁኝ እያሉ በንግግር ችሎታቸው በእውቀታቸው ይማርካሉ ሰዎችን እና ንግግራቸው እውቀታቸው የማረካቸው ሰዎች አስተማሪ ይሁንልኝ እያሉ ገንዘብ እየከፈሉ ሰዎች ለልጆቻቸው ገንዘብ እየከፈሉ አስተምርልኝ እያሉ እነዛን ሰዎች በባህሪያቸው በአኗኗራቸው በትምህርት ችሎታቸው በእውቀታቸው እነሱን ለመምሰል በብዙ ይጥራሉ አንድ ጽሁፍ ላይ እንዳነበብኩት አንዱ አስተማሪው ተላጭቶ ከሆነ ይላጫል የሚለብሰውን ልብስ ሁሉ ይመስላል ደቀ መዝሙር ዛል ማለት በግሪክ ህብረተሰብ ውስጥ በንግግር የሚማርኩ ሰዎች ተከታይ በንግግር ችሎታቸው በማስተማር ችሎታቸው የሚማርኩ ሰዎች ተከታይ መሆን ደቀ መዝሙር ማለት ነው ጳውሎስ አስተምሮ ከሄደ በኋላ የመጣው አጵሎስ በንግግሩ ማረካቸው ከዛ በኋላ ቆሮንቶስ መካከል ቤተ ክርስቲያን ውስጥ መከፋፈል መጣ እኔ አጵሎስ ነኝ የሚሉ መጡ እኔ አጵሎስ ነው የሚማርከኝ ደቀ መዝሙርነታቸው የማን እንደሆነ መምረጥ ጀመሩ አንዱ ደግሞ አንዳንዱ እንዲህ ጳውሎስ ነው መጀመሪያ መጣው እኔ እኔ ጳውሎስ ነኝ አሉ አይ እኔስ አንድ ጴጥሮስ የሚሉት አለ የእሱ ነኝ እኔ original ነው እሱ መጀመሪያ ቁልፍ ተሰጥቶታል አሉ ሳይሉ አይቀሩም እኔ ደግሞ የጴጥሮስ ነኝ አሉ እርስ በርሳቸው አይ እኔ ጴጥሮስም አይደለሁም የጳውሎስም አይደለሁም እኔ እኔ እኔ እኔ የማን ነኝ የክርስቶስ ነኝ አሉ አያችሁት ክርስቲያኖቹ ራሳቸውን ከፋፈሉ ቤተ ክርስቲያን መሆናቸው ቀረ ጳውሎስ ምን ይላቸዋል ጳውሎስ ለዚህ ጉዳይ የሚሰጠው መልስ እጅግ በጣም አስደናቂ ነው ቆሮንቶስን መጽሐፍ ባስተማርኩበት ጊዜ ቤተ ክርስቲያን አባላቶች ቀደም ብላችሁ እዚህ የነበራችሁ ይህን ነገር በደንበኛ ተመልክተነዋል አጥንተነዋል ክብር ለእግዚአብሔር ይሁን ጳውሎስ ምን እንደሚል እንመልከት በዚህ በቆሮንቶስ ላይ ሲናገራቸው አያችሁት ምን ይላቸዋል ቁጥር አራት ላይ አንዱ ምዕራፍ ሶስት ላይ ነው የማነበው እኔ የጳውሎስ ነኝ ሁለተኛው እኔ አጵሎስ ነኝ ቢል ምን ማለታችሁ ነው አላቸው እስኪ ድምፃችሁን ከፍ አድርጉና በሉት ሰዎች ብቻ መሆናቸው አይደለምን ማናቸውም ጳውሎስ ክርስቲያን አያረጋችሁም ቤተ ክርስቲያን አያረጋችሁም ቁጥራችሁ ቢበዛ ኦ እናንተ በርከት ያላችሁ እናንተ ቤተ ክርስቲያን ናችሁ አትባሉ ምንድ ነው የምትሆኑት ሰው ብቻ ሰው ብቻ፣ የሰው ተከታይ ሰው ብቻ፣ ከሰው ጋር በተያያዘ ነገር ያለ ሰው ብቻ ነው እንጂ ቤተ ክርስቲያን የሚባል ነገር የለም። የአጵሎስ ተከታይ ሰው ብቻ ነው። የጳውሎስ ተከታይ ሰው ብቻ ነው። የኬፋ ተከታይ ሰው ብቻ ነው። አያችሁት? አጵሎስ ምንድን ነው አላቸው። ምንድን ነው ጳውሎስስ ምንድን ነው? ምንድን ነው ማለት ጥያቄው እንደሆን ታውቃለህ። ቦታ ስጧቸው። ምንም እኮ የለም። ምንም ምንድን ናቸው? ምን ቦታ ነው የምትሰጧቸው? በእነርሱ እጅ ያመናችሁ አገልጋዮች ናቸው። ለእያንዳንዳቸው ጌታ እንደሰጣቸው ያገለግላሉ። ያውም ተቀብለው ነው የሚያገለግሉት። እንደ ባለሙያ fabricate ያደረጉት ያመጡት ከራሳቸው የሆነ ነገር የለም። ከሰው በመጣ ነገር ሃይማኖት የለም። ከራሳቸው ያመጡት ነገር ክርስቲያን አያረጋችሁም፣ ቤተ ክርስቲያን አያረጋችሁም ነው የሚላቸው። እኔ ተከልኩ፣ አጵሎስ አጠጣ። ነገር ግን እግዚአብሔር ያሳድግ ነበር። ለጳውሎስ አንጋፋነት ቦታ የለውም። አጵሎስ እኮ ትላንትና ነው የመጣው። እኔ ያገለገልኳቸው አቂላ ጵርስቅላ ናቸው እኮ እሱን እኮ ወደ ጌታ ገና የመሩት ገና አዲስ ክርስቲያን ነው፣ አልተጠመቀም። ኧረ ራሱ እንዴት የእሱ ተከታይ ነን ትላላችሁ? ስሙን ለምንድን ነው የምትጠሩት? አላለም። እኔም እሱም አገልጋይ ነን አለ። እኔ ተከልኩ፣ አጵሎስ አጠጣ አለ። ለጳውሎስ በአንዲት ቤተ ክርስቲያን ውስጥ አገልጋዮችን ከፍ ዝቅ አድርጎ የማየት እይታ የለውም የለውም። ክብር ለእግዚአብሔር ይሁን። በክሮኖሎጂ አንዱን ከፍ አንዱን ዝቅ የማድረግ ነገር የለም። እግዚአብሔር መስጠቱ ነው የሚታየው። ሰዎች ከእግዚአብሔር ያገኙት ጸጋ ነው ቤተ ክርስቲያን የሚታየው። ጸጉራቸው አይታይም፣ ዕድሜያቸው አይታይም፣ ልብሳቸው አይታይም፣ ታሪካቸው አይታይም። እግዚአብሔር የሰጣቸው ጸጋ ነው የሚታየው አለ። ክብር ለእግዚአብሔር ይሁን። አያችሁት? ስለዚህ ምን አለ? እኔም ተቀብያለሁ የተቀበልኩት የመትከል ነው። ጳውሎስ ግን የተሰጠው የምንድን ነው? የማጠጣት ነው። የ vision harmony meeting ኣችን theme ኡ ይሄ ነው። አንዱ ሲተክል፣ ሌላው ሲያጠጣ እግዚአብሔር ምን ያደርጋል? ያሳድጋል። እስኪ በሉት ማን ያሳድጋል? መቼ ነው የሚያሳድገው እግዚአብሔር? አንዱ ሲተክል፣ ሌላው ሲያጠጣ ንቀል ትከል አይደለም። እኔ የተከልኩትን ጳውሎስ ነቅሎ ቢሆን ኖሮ ጳውሎስ አላለም አጠጣ ነው ያለው። ንቀል ትከል ክርስትና የለም። አያችሁት? እንግዲያስ ይላችኋል። እግዚአብሔር አሳዳጊ መሆኑን ይናገራል። ማን ነው እሱ የሚያሳድገው? እግዚአብሔር። ማሳደግ የማን ስራ ነው? የእግዚአብሔር። ቤተ ክርስቲያን እኔ ማሳደግ አልችልም፣ እናንተ ማሳደግ አትችሉም። ቁጥር ቤተ ክርስቲያንን አያሳድጋትም። ገንዘብ ቤተ ክርስቲያንን አያሳድጋትም። ህንፃ ቤተ ክርስቲያንን አያሳድጋትም። ቤተ ክርስቲያን የተከለቻቸው ህንፃዎች የወፎች አራቸውን ቁርሳቸው የሚጥሉበት ቦታ ሆኖ አይቻለሁ። ወገኖች ፎቶግራፍ አንስቻለሁ። Yale University አካባቢ የ summer course ለመውሰድ ሄጄ ነበር በ seminary ልነግራችሁ አልችልም። ጠረጴዛ ሁሉ ወፎቹ እየመጡ ኩሳቸውን እዛ እየጣሉ ይሄዳሉ። ህንፃ ቤተ ክርስቲያን እንዴት ያምራል! ህንፃው እንዴት ያምራል! ህንፃው የቤተ ክርስቲያን ግርማ ሞገሷ ህንፃ አይደለም። ገንዘብ አለ፣ ሀብታም ነኝ፣ ግን ድሃ ነህ ትባል ልትባል ትችላለች። ሀብት ቤተ ክርስቲያንን አያረጋትም። የሰው ቁጥርም ቤተ ክርስቲያን ቤተ ክርስቲያን አያረጋትም። እግዚአብሔር ያሳደጋት ቤተ ክርስቲያን ነች። ማሳደግ የማን ነው? ማሳደግ የማን ነው? እግዚአብሔር። ለምንድን ነው የሚያሳድገው? በልጁና በሰዎች መካከል ያለውን ግንኙነት የሚመዝን የሚለካ እግዚአብሔር ነው። ኢየሱስ ክርስቶስ እውነተኛ የወይን ግንድ ነኝ አለ። ገበሬው ማን ነው? ገበሬው ማን ነው? ማንም ሰው አይደለም፣ እግዚአብሔር ነው። ክብር ለእግዚአብሔር ይሁን። ከልጁ ጋር ቅርንጫፍ ሆነው የሚኖሩትን ሁሉ በሱና በልጁ በሱና በደቀ መዛሙርቱ መካከል ያለውን ግንኙነት የመመዘን ስልጣን ያለው እግዚአብሔር ነው። ሁሉን ቅርንጫፍ ያህል ከልጁ ጋር connection የሌለውን ሁሉ በቤተ ክርስቲያን ውስጥ scan ያደርጋል። ክብር ለእግዚአብሔር ይሁን እና ምንም አይነት ግንኙነት የሌለውን ሁሉ እንደ ጭራሮ ደረቅ ያደርገዋል። ዞር በል ይለዋል እግዚአብሔር። social gathering አይደለም church፣ ከክርስቶስ ጋር የተገናኘ ጉዳይ ነው። አሳዳጊው እግዚአብሔር ያለበት ነው። ክብር ለእግዚአብሔር ይሁን። እንግዲያስ የሚያሳድግ እግዚአብሔር እንጂ የሚተክል ቢሆን ወይም የሚያጠጣ ቢሆን አንዳች አይደለም። እግዚአብሔር ያሳያችሁ። በቤታችሁ ውስጥ አትክልት ትከሉ፣ በጓሮ ትከሉት። የተከላችሁት አትክልት ያጠጣችሁት አትክልት ካላደገ ለምን ነው የምታጠጡት? ለምን ታጠጡታል? ለምን ትጎተኩታላችሁ? ማደግ ወሳኝ ነገር ነው። ማደግ የማን ነው? ማሳደግ የማን ነው? የእግዚአብሔር ነው። ክብር ለእግዚአብሔር ይሁን። ማሳደግ የእግዚአብሔር ነው። አያችሁት? ስለዚህ ምን ይላል? የሚተክልና የሚያጠጣ አንድ ናቸው ይላል። አንድ ናቸው። ነገር ግን እያንዳንዱ እንደ ራሱ ድካም መጠን የራሱን ደሞዝ ምን ያደርጋል? ይቀበላል። ምን ይላችኋል? ከዛ የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕንፃ ናችሁ፣ ከእርሱ ጋር አብረን የምንሰራ ነን። ቤተ ክርስቲያን አገልጋዩ ማን ነው? እግዚአብሔር ሳይሰራ የሚያገለግል አገልጋይ የለም። ክብር ለእግዚአብሔር ይሁን። የብዙዎቻችን ትልቁ ችግር ምን እናደርጋለን? ቤተ ክርስቲያንን በድርጅታዊ መልክ ብቻ እናያለን። ቤተ ክርስቲያንን የሰው ስራ ብቻ አድርገን እናያለን። የማህበር ነገር ብቻ አድርገን እናያለን። ነገር ግን ጳውሎስ ምን ይላል? እኔ ተከላ ስራ የተከልኩበት ቦታ ላይ ጳውሎስ መጥቶ ባጠጣው ጉዳይ ላይ አሳዳጊ እግዚአብሔር አለ ይላል። ክብር ለእግዚአብሔር ይሁን። የእያንዳንዳችሁን ህይወት የእኔን ህይወት የሚከታተል የሚያሳድግ እግዚአብሔር አለ። ስለዚህ በባለቤትነት ደረጃ የማናችሁ ይላችኋል? የእግዚአብሔር ምንድን ናችሁ ይላል? እርሻ ናችሁ ይላል። ስንት አትክልት አለ? አንድ አትክልት አለ። ክብር ለእግዚአብሔር። ይህ አትክልት ትልቅ አትክልት ነው። ሁለተኛ የለም። ሁሉም ከእርሱ ጋር የተያዘ ነው። ገበሬው እግዚአብሔር ነው። የእግዚአብሔር ሕንፃ ናችሁ ይላል። የሕንፃና የእርሻ ምሳሌን ያመጣል። በፍሬው ተጠቃሚ እግዚአብሔር ነው። በእናንተ ህይወት አምሯችሁ ከብራችሁ ብትደምቁ አገልጋዮች መጠቀሚያዎች አይደላችሁ። you're not here for your money ለገንዘባችሁ አይደለም እዚህ ያላችሁት። እናንተ ስታቲስቲክስ ልትሆኑ አይደለም እዚህ ያላችሁት። እናንተ የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ህንፃ ናችሁ። እግዚአብሔር interest ኡ ያለው ከእናንተ ጋር ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ሐዋርያቶች በዚህ መንገድ ቤተ ክርስቲያንን ያዩ ነበር። የክርስቶስን ቤተ ክርስቲያን የሚያዩበት አስተያየት እንደዚህ ነበር። አስተያየታቸው አያችሁት? የእግዚአብሔር ሕንፃ ናችሁ፣ ከእርሱ ጋር አብረን የምንሰራ ነን ይላል። እግዚአብሔር በመካከላቸው እንዳለ እግዚአብሔር እንዳለ ያውቃሉ። በዚያን ዘመን የነበሩ አገልጋዮች አገልግሎታቸው አእምሮ ሩጫዬን ጨረስኩ ያሉትን አገልግሎት እንዲሁ ዝም ብሎ መስበክ ማስተማር አይደለም። ከእግዚአብሔር ጋር እንደሚሰሩ የሚገባቸው ሰዎች ነበሩ። እግዚአብሔር ጣልቃ የገባበት ኃላፊነት በወሰደበት ውስጥ እጃቸውን አስገብተው እንደሚያገለግሉ ይታወቃቸዋል። ከእርሱ ጋር አብረን የምንሰራ ነን። ጢሞቴዎስን ይነግረዋል። ይህንን ነገር እንዲያስታውስ በፍጹም እንዳይረሳ። ጢሞቴዎስ ምናልባት ብዘገኝ ወደ አንተ ጋር ለመምጣት አንድ ነገር በጣም ችላ እንዳትል እንዳትረሳ እፈልጋለሁ ይለዋል። በጣም አጣዳፊ ምክር ልመክርህ እወዳለሁ ይለዋል። አንደኛ ጢሞቴዎስ ምዕራፍ ሶስት ላይ ሲነግረው እንደዚህ ይላል፣ ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይህን እጽፍልሃለሁ። ቶሎ ለመምጣት ልቤ ይፈልጋል ወደ አንተ። ብዘገይ ግን ብዘገይ ግን መዘግየት የሌለበት ነገር ልንገርህ ይለዋል። በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ምንም አገልጋይ ቢሆን ቤተ ክርስቲያን ዝም ብሎ gathering፣ ዝም ብሎ social ነገር፣ ዝም ብሎ መውጣት መግባት፣ ዝም ብሎ ፕሮግራም መካፈል አይደለም። ቤተ ክርስቲያን fundraise የሚደረግበት ህንፃ የሚሰራበት ፕሮጀክት የሚካሄድበት ቦታ አይደለም። የእግዚአብሔር ማደሪያ ቤት ነው ይለዋል። ክብር ለእግዚአብሔር ይሁን። የእግዚአብሔር ማደሪያ ቤት በል ውስጤ ውድ ወገኖቼ ትምህርት የሰውን ልብ የማዘጋጀት ባህሪ ነው ያለው። ይህንን ነገር ተምራችሁ አቲቲዩዳችሁ የማይለወጥ ከሆነ ይህን ነገር ተምራችሁ ስለ ቤተ ክርስቲያን ያላችሁን ነገር የማትቀይሩ ከሆነ ለቤተ ክርስቲያን እድገት እንቅፋት ትሆናላችሁ። ለእግዚአብሔር ስራ እንቅፋት ትሆናላችሁ። እግዚአብሔር ቤተ ክርስቲያንን የሚያየው ማደሪያው አድርጎ ነው ወገኖቼ። ፕሮግራም ልትካፈሉ አይደለም እዚህ የምትመጡት። አምልኮ ከተካሄደ በኋላ ደርሳለሁ ወደ ቤተ ክርስቲያን ስትመጡ በቃ ሰው ሰው ገና አይመጣ ምን አይመጣ፣ እንደዚህ አይደለም ሰው ማየት ያለበት። ወደ እግዚአብሔር ማደሪያ ቤት ነው የምንሄደው። ይህን ህንፃ አይደለም ማደሪያው እግዚአብሔር ያደረገው፣ ጣራውን ግድግዳውን አይደለም ያደረገው፣ እናንተን ነው። እግዚአብሔር በማደሪያው ስለሚገኝ እኔ እሱ ስለሆንኩኝ ስለዋጀኝ ስላዳነኝ ከቅዱሳን ጋር ሆኜ የእግዚአብሔር ማደሪያዎች ሆነን እንሰበሰባለን የሚል mindset build ማድረግ አለብን። ቤተ ክርስቲያን ሲመቻችሁ፣ ሲቀናችሁ፣ ሲሞቃችሁ የምትሄዱበት attitude ኣችሁ ከአለቱ ከኢየሱስ ክርስቶስ ጋር የተራራቃችሁበት መለኪያ ነው። የድርቀታችሁ የባዶነታችሁ መለኪያ ነው የሚሆነው። ጌታ ኢየሱስን የተጠጋ ሰው ወደ ቤተ ክርስቲያን ሲመጣ የቤተ ክርስቲያንን ነገር ሲያስብ የእግዚአብሔርን ማደሪያ ነው የሚያስበው። ለጢሞቴዎስ ተጠንቀቅ፣ ይህንን ነገር እንድታስብ አደራ እልሃለሁ፣ አደራ እልሃለሁ። በእግዚአብሔር ማደሪያ ቤት ነው የምታገለግለው። ውድ ወገኖቼ በጌታ ስም ልለምናችሁ አስተውሉ። በዚህ ዘመን እነ ጢሞቴዎስ እነ ጳውሎስ የሚያገለግሉበት ቤተ ክርስቲያን በዚያን ዘመን ህንፃ የላቸውም። በየሰው ቤት ነበር የሚያመልኩት። ህንፃ የለም። የህንፃ ቋንቋ አይደለም እዚህ ውስጥ ያለው የ building ጉዳይ አይደለም የተናገረው። ቅዱሳን በጌታ ስም ሲሰበሰቡ እግዚአብሔር ይገኛል። ክብር ለእግዚአብሔር ይሁን። attitude ኣችሁ ቢቀየር ልባችሁ ቢቀየር ጌታ ኢየሱስን የት ነው የምታገኙት? ሰባኪ እዚህ ሲቆም አይደለም። እግዚአብሔር የቀባው ሰው እዚህ ሲገኝ አይደለም። እግዚአብሔር በማደሪያው ነው የሚገኘው። እናንተ ጋር ነው የሚገኘው። እዚህ ፑልፒት ላይ በሚቆመው ሰው ላይ አይደለም የሚገኘው። ይህንን በጣም ማስተዋል አለብን። እግዚአብሔር የተመሰገነ ይሁን። ስለዚህ ጢሞቴዎስ ምን ይለዋል? በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እንዴት መኖር እንደሚገባህ እንድታውቅ እፈልጋለሁ ይለዋል። ቤቱን ይነግረዋል። ቤቱ የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው ይላል። ቤተ ክርስቲያን የሕያው እግዚአብሔር ቤተ ክርስቲያን በሉ እስቲ። ምን ማለቱ ነው? የሕያው እግዚአብሔር ቤት ነው። የክርስቲያኖች ቤተ ክርስቲያን አይደለም። የክርስቲያኖች ቤት አይደለም። የሕያው እግዚአብሔር ቤት ነው። የእግዚአብሔር ማደሪያ ነው። ክብር ለእግዚአብሔር ይሁን። የእግዚአብሔር ስም የተባረከ ይሁን። ስለዚህ ቤተ ክርስቲያንን ሐዋርያቶች እንደዚህ ነው የሚያዩት። አገልጋዮቹ ተጠንቅቀው ነው ቤተ ክርስቲያን የሚመላለሱት። ቤተ ክርስቲያን ፕሮግራም አይደለም የሚያዩት። ቤተ ክርስቲያን ሰው አይደለም የሚያዩት። እግዚአብሔርን የሚያዩበት ጸጋ አላቸው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ሐዋርያው ጳውሎስ እንደዚህ ነው የሚለው እያንዳንዱ ክርስቲያን ወደ እግዚአብሔር ቤት ሲመጣ እንደሚሰራ ጴጥሮስ እንደተናገረው እያንዳንዱ አማኝ እንደሚሰራ ይናገራል። ክብር ለእግዚአብሔር ይሁን። የእግዚአብሔር ስም የተባረከ ይሁን። ምዕራፍ ሁለት ላይ ሲናገር እንደዚህ ይላል። በጣም ድንቅ ነገር ይናገራል። ጌታ ኢየሱስ ክርስቶስ ከቁጥር 17 ጀምሮ ርቀን ለነበር ነው የምሥራችን የሰበከልን የእግዚአብሔር ልጅ ኢየሱስ ክርስቶስ የወንጌሉን ጸጋ መነሻ ያደርጋል። ቀርበው ለነበሩት ሰላምን እንደተሰበከ አያችሁት። ምንድን ነው የሚያሳየን? ጌታ ኢየሱስ ክርስቶስ ቤተ ክርስቲያኑን ሲሰራ ሩቅ የነበረውን ቅርብ የነበረውን ማን ነው? ሩቅና ቅርብ የነበረው ቅርብ የነበረው አይሁድ ነው። የመሲህን ተስፋ እየተቀበሉ የመሲህ ተስፋ እንዳለ እየጓጉ እየጠበቁ በቤተ መቅደስ ስርዓት በብሉይ ኪዳን ስርዓት የመሲህን ተስፋ ሲጠብቁ ያሉ ናቸው፣ ቀረብ ያሉ ናቸው። ግን እነሱም ሩቅ ናቸው። ወደ እግዚአብሔር መግቢያው መንገድ አልተከፈተላቸው፣ መጋረጃው ተዘግቷል። መጋረጃው ተዘግቶባቸዋል። አሕዛብሳ አሕዛብማ እንደውም እንደ አይሁዳውያኖቹ ወደ እግዚአብሔር ቤተ መቅደስ እንዲገቡ አይፈቀድም። የጥል ግድግዳ ብለው የመጽሐፍ ቅዱስ ተማሪዎች የሚተረጉሙት ግድግዳ አለ፣ አሕዛብ የማያልፉበት። ወደ ቤተ መቅደሱ ሲሄዱ አይሁድ የሆነ ብቻ የሚገባበት አለ፣ አሕዛብ የሆነ ያንን አይሁድ የሚገባበት እንዳይገባ የሚከለክል ግድግዳ አለ። ይህን ግድግዳ ኢየሱስ አፍርሷል። ክብር ለእግዚአብሔር ይሁን። ግድግዳው እንዴት ነው ያፈረሰው? ተመልከቱት ምን እንደሚል በጣም የሚያስገርም ነው። ቁጥር 16 ላይ ጥልንም በመስቀሉ ገድሎ በእርሱ በሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ጥልን ገድሎ በአንድ አካል ምን ማለት ነው? በአንድ አካል ማለት የራቀው በራቀ ቋንቋ አይነገርለትም። ከዚህ በኋላ የቀረበውን በቀረበ ቋንቋ አይነገርም። ጥል በመካከል ያለ የጥል ግድግዳ ፈርሷል። የጥል ግድግዳ ብዙ የመጽሐፍ ቅዱስ ሰዎች የሚያምኑት በእግዚአብሔርና በሰው መካከል ያለ የጥል ግድግዳ በዕብራውያን ምዕራፍ 10 ላይ ብትመለከቱ ኢየሱስ ክርስቶስ በቀራኒው መስቀል ላይ የጥሉን ግድግዳ በመስቀሉ ላይ ነው የገደለው ይላል። በመስቀሉ ገድሎ በል ውስጤ። ኦ ክብር ለእግዚአብሔር ይሁን። ትላንት በሬዲዮ ያስተላለፍኩት ትምህርት ይሄ ነው እና delayed የሆነ ነገር ስለነበረ next week ይደገማል ያ ትምህርት፣ ምክንያቱም ሙሉ በሙሉ ሰው ሊሰማው ይገባል። አንድ ሰው ክርስቲያን ነኝ ብሎ ዘረኛ ከሆነ ውድ ወገኖቼ ክርስቲያን የሆነው በምላሱ ነው እንጂ በልቡ አይደለም። ክርስቲያን ሆኖ በዘር identity በዘረኝነቱ ራሱን የሚያይ ሰው በምላሱ ነው ክርስቲያን የሆነው እንጂ በልቡ አይደለም። ለምን? በመስቀሉ ላይ የተገደለውን ጥል ማወቅ አለብን። ጌታ ኢየሱስ በመስቀል ላይ በተሰቀለበት ጊዜ የጥልን ግድግዳ ከማፍረሱ የተነሳ ምን እንደሚሆን ተመልከቱ። መጽሐፍ ቅዱስ ምን እንደሚል ምዕራፍ 3 ገላትያ ቁጥር 26 ላይ ተመልከቱ። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና አይሁዳዊ ወይም የግሪክ ሰው የለም ይላል። ይህን ለማለት በጣም ልባችን ይጨክናል። እስቲ በዚህ ቦታ ያላችሁ ኦሮሞዎች ካላችሁ እጃችሁን አውጡ። አትፈሩ፣ አይዟችሁ። ኦሮሞ ወደ ላይ ኦሮሞ የለም በሉ። እነዚህ እስቲ በሉት። አይልም ኦሮሞ የለም አይልም አይልም ወይ? I'm telling you the truth። ይሄ የምሞትለት እውነት ነው የምነግራችሁ። እዚህ ኦሮሞ የለም። አማራ እጅህን አንሳ። አማራ የለም። ትግሬ እጃችሁን አንሱ፣ አንሱ፣ ወደ ላይ ከፍ አድርጉ። የለም። ክብር ለእግዚአብሔር ይሁን። ማን ነው የሌለው? አይሁዳዊ የለም፣ የግሪክ ሰው የለም። ባሪያ እኔ የሰው ሁሉ በታች ነኝ የሚል አለ? ባሪያ ይሆናል? ባሪያ የለም። ጨዋ አይኔ ጨዋ ዘር ነኝ የሚል አለ? የሚኩራራ የለም። ወንድም የለም፣ ሴትም የለም። ማን ያለው? ሁላችሁ ሃሌሉያ፣ በክርስቶስ ኢየሱስ ስንት ሰው ናችሁ? አንድ ሰው ናችሁ። ያነበብኩላችሁ ክፍል መንድ በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ሁሉን በየቡድኑ ሁሉን በየዘሩ ሁሉን በየመልኩ ሁሉን በየጾታው በየመደቡ አድርጎ አይደለም። የለም የለም የለም። ክብር ለእግዚአብሔር ይሁን። ማን ያለው? ያለውን ተናግሯል። ይኸው ተመልከቱት። ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁ። ክብር ለእግዚአብሔር ይሁን። ቆላሲስ ላይ ምን እንደሚል ተመልከቱ። የለም ብላችሁ አለ ብትሉ በፌስቡክ ላይ በዩቲዩብ ላይ መርዝ እየረጩ ካሉ ጋር አሜን ሃሌሉያ እያላችሁ የምታቀጣጥሉ እግዚአብሔር ይፈርድባችኋል። የእግዚአብሔር ስም የተባረከ ይሁን። ምዕራፍ ሶስት ላይ ተመልከቱት የእግዚአብሔር ቃል ምን እንደሚል ምን እንደሚል ተመልከቱ። ምዕራፍ ሶስት ላይ እርስ በርሳችሁ ውሸት አትነጋገሩ ይላል። ቁጥር ዘጠኝ ላይ አሮጌውን ሰው ከስራው ጋር ገፋችሁታል ይላል። ማንን የገፈፍ ነው? ማን ነው በመስቀል ላይ የተገደለው? አሮጌው ሰው ተገድሏል። ይህ አሮጌው ሰው ማን ነው? አይሁዳዊ አይሁዳዊ የአብርሃም የይስሐቅ፣ ያዕቆብ ዘር ተገድሏል። ግሪካዊስ ጥበበኛው፣ አዋቂው በዛን ዘመን እንዴት እንዴት ግሪክ ግሪክ መሆን የሚያስመኝ ነበረ ተገድሏል። ባሪያው ከጨዋ ጋር ተገድሏል። የክርስቶስ ቤተ ክርስቲያን አንድ ሰው በተባለው በኢየሱስ የተሰራች ነች። አያችሁት ምን እንደሚል ተገፏል። ከነ ስራው ተገፏል። የፈጠረውንም ምሳሌ እንዲመስል እውቀትን ለማግኘት የሚታደሰውን ምኑን ሰው ለብሳችኋል። ቤተ ክርስቲያን በአዲስ ሰው እንጂ ከተለያየ ዘር የመጡ ቡድኖች ስብስብ አይደለችም። የተለያየ ዘር ቡድን መሰብሰቢያ አይደለችም። ቤተ ክርስቲያን አንዱን ሰው ኢየሱስን የለበሱ ቅዱሳን ያሉባት ቦታ ነች። ክብር ለእግዚአብሔር ይሁን። ለብሳችሁታል በሉ እስቲ ውድ ወገኖቼ primarily እናንተ በየትኛውም መንገድ ቋንቋችሁን ልትናገሩ ትችላላችሁ። ቤተሰቦቻችሁን በቋንቋችሁ በባህላችሁ ልታነጋግሩ ትችላላችሁ። primarily እናንተ ክርስቲያን ናችሁ። ክብር ለእግዚአብሔር ይሁን። ከሁሉ ተቀዳሚ ክርስቲያን ነኝ። የእግዚአብሔር ስም የተባረከ ይሁን። ከሁሉ ተቀዳሚ የቱንም ያህል የሀገራችን ነገር የሚያንገበግባችሁ ቢሆን ክርስትናችሁን እንደ ልብስ አታውልቁትም። እንደ ልብስ ያወለቃችሁት ክርስትና ራቁታችሁን ያስቀራችኋል። ራቁታችሁን ነው የምትሆኑት። ዛሬ በኢትዮጵያ ውስጥ በዘረኝነት እየተንተገተገ የሚነደውን እሳት የሚያጠፋው የመስቀሉ ኃይል ነው። ክብር ለእግዚአብሔር ይሁን። የፖለቲከኞች አጀንዳ አይደለም የሚያጠፋው። ቤተ ክርስቲያን ነች ኃይል ያላት። ቤተ ክርስቲያን ነች ጉልበት ያላት። በክርስቶስ ቤተ ክርስቲያን ውስጥ በእኛ ቤተ ክርስቲያን ብላችሁ ኮርታችሁ መናገር ትችላላችሁ። በእኛ ቤተ ክርስቲያን ዘረኝነት የለም። በእኛ ቤተ ክርስቲያን አማራነት፣ ኦሮሞነት፣ ጉራጌነት፣ ትግሬነት የለም። ይህን ቤተ ክርስቲያን ለአገልግሎት ስንጀምር website ላይ ያወጣነው አንድ message ነበረ። አማርኛ ቋንቋ medium of communication ከመሆኑ አልፎ identity ያችን አይደለም። identity ያችን አይደለም። ቋንቋ my identity አይደለም። አንድ ጊዜ በሬዲዮ ሳስተምር አንድ ሴት ደወለችልኝ። በየዋህነት በቅንነት ነው። ለምንድን ነው በእንግሊዝኛ የምትቀላቅለው? አንዳንድ ጊዜ ከሰበኩ እንግዲህ በእንግሊዝኛ መስበክ ነው አንድ ያለችኝ እና በጥሩ ሁኔታ ላስ- ል- እንድትማር ፈለግኩ። በጣም አመሰግናለሁ። በጣም በ interest ነው የምታዳምጪው ማለት ነው። እና ይሄ offend ስላረገሽ በጣም አዝናለሁ አልኳት። እ፣ ግን እኮ አልኳት አማርኛችን በቂ ነው አለች። በአማርኛው በጣም ኮራች። ጥሩ ነው። በቋንቋችን መኩራት ምንም ክፋት የለውም። ግን ቋንቋ functional value እንጂ በአምሳሉ የፈጠረኝ የእግዚአብሔርን image define የሚያደርግ ባህሪ የለውም የለውም ቋንቋ እግዚአብሔር በአምሳሉ የፈጠረውን identity ን የኔን ማንነት shape የማድረግ የመቀ- የሚያሳይ መልክ የለውም። functional value ብቻ ነው ያለው። ጌታ ኢየሱስ ክርስቶስ በቀራንዮ መስቀል ላይ ያ ክቡር ጌታ ከአባቱ ጋር በምንድን ነው የጸለየው? በምን ቋንቋ ነው የጸለየው? አብርሃም፣ ይስሐቅ፣ ያዕቆብ በተናገሩበት ብሉይ ኪዳን በተጻፈበት ነቢያት ትንቢት በተናገሩበት ቋንቋ አይደለም። በ Aramaic ቋንቋ ነው የጸለየው። ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ ጌታ ኢየሱስ የጸለየው በ Aramaic ነው። Aramaic የምን እንደሆነ ታውቃላችሁ? የስደተኛ ቋንቋ ነው። ኢትዮጵያ ተሰደው ተማርከው የነበሩ ኢትዮጵያውያኖች ጥቂት ዓመት ከሆናቸው በኋላ ቶሎ መጡ እንጂ የልጅ ልጅ ወልደው ከሁለት መቶ ሦስት መቶ ዓመት ከሰባ ዓመት በኋላ ቢመጡ እንደ ቢያንስ ቢያንስ ከሀምሳ ዓመት እንኳን በኋላ ቢመጡ ልጆቻቸው ሶማልኛ ቢናገሩ ምን ትሏቸዋላችሁ? ልክ እንደዛ ነው ኢየሱስ የተናገረው። ቋንቋ functional value ነው። ከአባቱ ጋር የስደተኝነትን ቋንቋ የምርኮ ዘመንን ቋንቋ መጸለያ ካደረገ ምንድን ነው ክፋቱ? የለም በመጽሐፍ ቅዱስ በነቢያት ነው መጸለይ ያለበት። እኛ ኢትዮጵያውያኖች ብዙ arrogance ኦች አሉ። ከእግዚአብሔር ነገር ጋር የሚያጋጨን arrogance አለ። በክርስቶስ የተገኘውን መንፈሳዊ identity ያችንን ውድ ወገኖች መንፈሳዊ identity ያችን በምድር ላይ ካለን ከማንኛውም identity ይበልጣል። ይህ identity በክርስቶስ የተገኘው identity ግሪክ የለም፣ አይሁድ የለም፣ ባሪያ የለም፣ ጨዋ የለም የሚለው identity ውድ ወገኖቼ ወደ ዘላለሙ ወደ እግዚአብሔር መንግስት ይገባል። ክብር ለእግዚአብሔር ይሁን። ስለዚህ ምን ይላቸዋል እዚህ ቦታ ላይ አዲሱን ሰው ለብሳችኋል። ማንን የለበስነው? እ? አዲስ ሰዎች ለብሳችኋል፣ አዲስ ሰዎች ሆናችኋል አይልም። አዲሱን ሰው ነጠላ ነው የሚናገረው። ማን ነው ይሄ አዲሱ ሰው የለበሳችሁት? ኢየሱስ። Who is your identity? Jesus is my identity. ኢየሱስ ነው የኔ identity። ክብር ለእግዚአብሔር ይሁን። church ስመጣ አይደለም ኢየሱስን እንደ Sunday clothes ለብሼው የምመጣው። ስራዬ ቦታ ኢየሱስን ለብሼ እሄዳለሁ። ገበያ ቦታ ኢየሱስን ለብሼ እሄዳለሁ። ለቅሶ ዘመዶቼ ጋር ስሄድ ኢየሱስን ለብሼ እሄዳለሁ። ሰርግ ቤት ስሄድ ኢየሱስን ለብሼ እሄዳለሁ። ጌታ ኢየሱስ ክርስቶስን እንደ ልብስ ዩኒፎርም አንቀያይረውም። ኢየሱስ ክብራችን ነው፣ identity ያችን ነው። ስለ ኢየሱስ ክርስቶስ እንሞታለን። ከሀገሬ ይበልጣል፣ ከባንዲራ ይበልጣል፣ ከአማርኛ ቋንቋ ይበልጣል፣ ከዘሬ ይበልጣል። ኢየሱስ ሁለመናችን ነው። ቤተ ክርስቲያን ይህንን መጠበቅ አለባት። ክብር ለእግዚአብሔር ይሁን። በቤተ ክርስቲያን ውስጥ ዘረኝነትን በጣም ፖለቲካ ብዙዎቻችሁን ይለክፋቸዋል። ከምላሳችሁ አንዳንዴ እየሾለከ የሚወጣ የስንፍና ንግግር ሁሉ ስትናገሩ ሰማለሁ። ምክንያቱም ስትጠጡ የምትውሉት ይሄ የ YouTube የፖለቲከኛ ቋንቋ ነው የምትጠጡት። በእንደዚህ ያለ ሁኔታ ማናችሁም ምላሳችሁን ታረክሳላችሁ እንጂ ለእግዚአብሔር ቤት በረከት አትሆኑ። ክርስቲያናዊ ንግግሮቻችን ይመረዛሉ። ክርስቲያናዊ identity ያችን ይጎመዝዛል። በክርስቶስ ሰዎችን ያልዳኑ ሰዎችን ማናገር እስከማንችል ድረስ እንደርሳለን። ውድ ወገኖቼ ይሄንን ነገር እግዚአብሔር ከልባችሁ ላይ በምላጩ ያስወግድላችሁ። ባልተገረዘ ልብ፣ ባልተገረዘ ሸለፈት አንደበታችሁን አታርክሱት ወገኖች፣ በጌታ ስም ልለምናችሁ። በዚህ ጉዳይ በዚህ ጉዳይ ይሄ በምነግራችሁ እውነት- የምሞትለትን እውነት ነው እዚህ የምነግራችሁ። ማንም ጋር የምንደራደርበት ጉዳይ አይደለም። የክርስቶስ ቤተ ክርስቲያን ዘር የለባትም። በጾታ በዘር በ class ማንንም ሰው አናይም። ክብር ለእግዚአብሔር ይሁን። ይህንን ክፍል አብራችሁኝ በሉት። በዚያም በሉ እስቲ የግሪክ ሰው አይሁዳዊም፣ የተገረዘም ያልተገረዘም፣ አረማዊም፣ እስኩስቴስም፣ ባሪያም፣ ጨዋ ሰውም መሆን አልተቻለም። ኡ፣ ሃሌሉያ! ክብር ለእግዚአብሔር ይሁን። እስቲ ወደኛው ዘር እናምጣዋ እንዲነካካን። በዚያም በሉ አማራ፣ ኦሮሞ፣ ትግሬ፣ ጉራጌ፣ ሃዲያ፣ ከምባታ፣ ጋምቤላ፣ ኦነግ ማን ነው የፈለጉትን ጥሩት፣ ምንም መሆን አይቻልም። ሃሌሉያ! ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ምን ይላል ቀጥሎ? አብረን እንበለው እስቲ። ነገር ግን በሉ ክርስቶስ ሁሉ ነው፣ በሁሉም ነው። ኦሮሞ ክርስቶስ አለው፣ አማራው ክርስቶስ አለው። ሁሉም በዛ identity ውስጥ በለበስነው በክርስቶስ አንድ ነን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ይህንን ክርስቶስን ስናመልክ በአማርኛ ብቻ ማምለክ አለብን? no way። ኦሮሞ በኦሮሞ ቋንቋው ሊያመልከው ይገባዋል። Why? Language functional value ብቻ ነው ያለው። እኔ ኦሮሞ አካባቢ ሄጄ በአማርኛ ነው የምሰብከው። እኔ እግዚአብሔር ሰው ነኝ፣ ትንቢት የመጣልኝ በትም ሰው ሊተረጎምለት ይገባል ማለት ነው። ስለዚህ ቋንቋ functional value ነው ያለው። ስለዚህ ሁሉም በቋንቋው በትግርኛ፣ በኦሮምኛ፣ በከምባታ፣ በሃዲኛ በቋንቋቸው ሰዎች እግዚአብሔር ማመል- ማምለካቸው መልካም ነው። ክብር ለእግዚአብሔር ይሁን። በባህላቸው ሰዎች እግዚአብሔር ማምለካቸው መልካም ነው። አንዱ ትልቁ ችግር የጥንት በጥንት ዘመን የነበሩ ሚስዮናውያኖች የሰሩት ስህተት cultural imperialism ወይም cultural culture ኣቸውን አፍሪካ ሀገር ሶስተኛው ዓለም ውስጥ ለሚሽነሪነት ሲሄዱ ወንጌሉን የነሱ ልብስ አልብሰውት ወንጌሉን የነሱ የሙዚቃ መሳሪያ አምጥተው ወንጌሉን በነሱ style ስላደረጉት culture ኡን በሙሉ invade አደረጉት በምዕራቡ ዓለም culture። ወንጌል ከ Middle East የመጣ እንጂ ከአውሮፓ የመጣ አይደለም። ስለዚህ አውሮፓውያኖች የራሳቸውን style አምጥተው እነሱን የተከተለ mission ያቋቁማሉ፣ ትምህርት ቤት ያቋቁማሉ። እዛ ሲሄድ አንድ ሰው ዘበኛ ይሆናል፣ እ ጽዳት ሰራተኛ፣ አትክልተኛ፣ ምግብ ሰራተኛ፣ baby sitter። ብዙ ሳይቆይ እነዛ ሰዎች እነሱ ጋር ሄዱ። ጸዳ ጸዳ ያለ የእነሱን ሸሚዝ ያለብሷቸዋል። ፊታቸው ልወ- mission ሆነ ይባላል። mission ያ እኮ mission ነው፣ እሱ mission ነው ይላሉ ሰው። ለምን ወንጌሉ የመጣው በሚስዮናዊ መልክ ነው፣ በሚስዮናዊ አለባበስ ነው፣ በሚስዮናዊ style ነው። እንደዚህ ያለ አይነት evangelism በጣም dangerous እንደሆነ ነው የሚታመነው። አሁን ያለው የሚ- የ- የ- የወንጌል አገልግሎት የሚካሄደው ወንጌል የሚያገለግል ሰው አንድ ቦታ ሲሄድ መጀመሪያ የሀገሩን ሕዝብ ያለውን world view የዛን ሕዝብ እሴተ ስርዓት value system ተምሮ ቋንቋውን ተምሮ እንደነሱ ማሰብ ችሎ ነው ወንጌል መስበክ ያለበት። የለም እንደዚህ ነው ጥሬ መ- ስጋ መብላት ኃጢአት ነው ብሎ የሰበኩ ሰዎች ነበሩ። ጥሬ ስጋ መብላት ኃጢአት ነው የሚል እንዴት ነው ያለው? አያችሁት? ስለዚህ ወንጌልን በራሳችን culture ማቅረብ አንችልም። የኦሮሞ ህብረተሰብ በኦሮሞ culture ሊያመልከው ይችላል። አማራው በአማራ ህብረት፣ ሁሉም በየቋንቋው ሊያመልከው ጌታን ይችላል። ነገር ግን አማራና ኦሮሞ ሲገናኙ፣ ክርስቲያን ሲገናኙ ወንድሜ ተባብለው አጋር ተባብለው ትግሬውና አማራው ኦሮሞ ክርስቲያን ሲ ወንድሜ ተባብሎ ተቃቅፎ መኖር አለበት። እንደ ክርስቶስ ቤተ ክርስቲያን በኢትዮጵያ ውስጥ ላለው ችግር ሰላምና መፍትሄ የሚያመጣ መልእክት ያላት ማንም የለም። ክብር ለእግዚአብሔር ይሁን። ገላግሌ መስቀሉ ገላግሌ መስቀሉ ሰዎችን ከሰዎች የሚለያየው የዘረኝነትን ነገር የሚገድል የተ- ጠብ የተገደለበትን የመስቀሉን ቃል ቤተ ክርስቲያን ብትጠብቅ ፈውስ አለ። ክብር ለእግዚአብሔር ይሁን። በዚህ ቤተ ክርስቲያን ማንም ሰው በዘር identity ው በዘር identity ው እንዲኖር ወይም ደግሞ discriminate እንዲደረግ እንዲጣላ የሚያደርግ ወይም አንዱን ዘር ወደ ላይ ሌላውን በክ- ልናደርግ አንችልም። even ፖለቲከኞች የሰሩት እንኳን mess እንኳን ቢኖር ከዘር ጋር አናያይዘው። ለምን ነው የምናያይዘው? leave alone that ወገኖች ክፉ የሰሩትን እንኳን በደል የሰሩ ሰዎች እንኳን ፖለቲከኞች ቢታሰሩ ወንጌል ይሰበክላቸዋል። ወንጌል ይሰበክላቸዋል። እጅግ ክፉ ስራ እንኳን ሰርተው የሆኑ ሰዎች የምህረት ነገር ከእግዚአብሔር ሊታወጅላቸው ይገባል። ቤተ ክርስቲያን አመለካከቷ እንደዚህ ነው መሆን ያለበት። ስለዚህ ቤተ- ቤተ ክርስቲያን identity ዋ ከየት ነው የሚገኘው? ከክርስቶስ። ክብር ለእግዚአብሔር ይሁን። ወደ ቤተ ክርስቲያን የመጣው ሰው ሁሉ በዘሩ፣ በክላሱ፣ በመደቡ ራሱን የሚያቅበት ራሱን የሚያይበት ሁኔታ ፈጽሞ የለም። የእግዚአብሔር ስም የተባረከ ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ስለዚህ ወደ ቤተ ክርስቲያን ስንመጣ ምንድን ነው የምናየው? ጳውሎስ ለጢሞቴዎስ እንደተናገረው እናንተ የክርስቶስ ምንድን ናቸው እ? የእግዚአብሔር ምንድን ነው ያለው ለ- ለጢሞቴዎስ? ማደሪያ ማደሪያ። ይህንን spiritual awareness practice እንዴት እንደምናደርግ እግዚአብሔር ላስተምር እድል ይስጠኝ። እውነቴን ነው የምነግራችሁ። በጣም ወደ ቤተ ክርስቲያን ስንመጣ በክርስትና ሕይወት ውስጥ የለመለመና የተባረከ ሕይወት እንዳንኖር የሚያደርገንን ነገር ብዙ እየጸለይኩበት ያለ ነገር አለ። አስቡና ይህንን ነገር እናንተም በጸሎት እንድታግዙኝ እየተጋገዝን እየጸለይን እግዚአብሔር እንዲገልጥልን የሚገባ ትልቅ የቤተ ክርስቲያን ምስጢር ላንብብላችሁና ልጨርስ በዛ በኤፌሶን መጽሐፍ ላይ በምዕራፍ አንድ ላይ ቀድም ባነበብነው ቦታ ላይ የሚለውን ቁጥር 22 እና 23ን አንብቤ ጨርሳለሁ። በዛ ላይ ያለውን ሀሳብ ጥቂት ነክቼ ጨርሳለሁ። ሁሉንም ከእግሩ በታች አስገዛለት፣ ከሁሉ በላይም ራስ እንዲሆን ለማን ሰጠው? ኡ፣ ሃሌሉያ! ለማን ሰጠው? ለቤተ ክርስቲያን የተሰጠውን ጌታ ከላይ ሲገልጠው አይታችኋል። ከሞት የተነሳውን ነው የሰጣት። ክብር ለእግዚአብሔር ይሁን። የሞትና የሲኦል መክፈቻን በእጄ ይዣለሁ ያለውን ነው የሰጣት። ክብር ለእግዚአብሔር ይሁን። አለቆችን፣ ስልጣናትን፣ ጌትነትን፣ አለቅነትን ሁሉ የሻረውን ነው የሰጣት። ከስም ሁሉ በላይ የሆነ ስም ያለውን ጌታ ነው የሰጣት። ኦ ሃሌሉያ! ለፓስተሮች ሰጣቸው አይልም። thank you Jesus ለሐዋርያት ሰጣቸው አይልም። thank you Jesus። ለተወሰኑ አገልጋዮች፣ ለሽማግሌዎች፣ ለዲያቆናት፣ ለዘማሪዎች ሰጣቸው አይልም። ለማን ነው የሰጠው? ለማን ነው የሰጠው? እስቲ ቤተ ክርስቲያን ለእኔ ነው በይ ባክሽ። ለማን ነው የሰጣት? ይሄንን እንደዚህ በፈዘዘ ልብ መናገራችሁ ያናድደኛል፣ ያበሳጨኛል ወገኖቼ። ለማን ነው የሰጣት? ክብር ለእግዚአብሔር ይሁን ወገኖቼ። አስተናግዱት፣ ልባችሁን ክፈቱ። እግዚአብሔር ለማን ነው የሰጠው ልጁን? ለእኛ ለእናንተ። ምን አይነት ጌታ ነው የተሰጣችሁ? ከስም ሁሉ በላይ ያለ ስም ያለው አሁን ባለው ፍጥረት ውስጥ ከሚጠራ ስሙ ብቻ አይደለም፣ ሊመጣ ባለው ዓለም ከሚጠራው ስም ሁሉ በላይ ስም ያለውን ክብር ለእግዚአብሔር ይሁን። እና የት ነው የሰጣት? ፎቶግራፉን ነው የሰጣት? ምንድን ነው የሰጣት? የት ነው እንዴት ነው የሰጣት? ቤተ ክርስቲያን ጌታን የምታስተናግደው በውስጧ ነው። በውስጧ ነው። በውስጧ ነው። the day will come I believe እግዚአብሔር ይህን ያደርጋል። ቤተ ክርስቲያን በውስጧ ያደረውን የእግዚአብሔር ልጅ የምታይበት ጊዜ ነው። የምታይበት ጊዜ ነው ውበቷ የሚገለጠው። ቤተ ክርስቲያን ሙሽራ ስትሞሸር ያጫት ሰው ሌላ ቦታ ነው፣ ሙሽራውም ይሞሸራል፣ እሷም ትሞሸራለች። ገና ነው የሚገናኙት። ይሄ ኢየሱስ ክርስቶስ ግን እኛን ውብ የሚያደርገን እሱ ነው። ሙሽሯ ፀጉር ቤት ሄዳ ነው ፀጉሯን የምትሰራው፣ መልኳ የምትኳኳለው፣ ቆዳዋን ሁሉ የምትታጠበው። ብዙ ነገር ነው የሚያደርጉት ሙሽራ ስትሞሸር። ውድ ወገኖቼ ኢየሱስ ክርስቶስ ጌታ ግን ለእናንተ ለእኔ ውበታችንን ለእሱ እንድንመጥን ከእሱ ጋር የሚመጥን ክብር እንዲኖረን የሚሰጠን እሱ ነው። በደሙ ነውራችንን ሁሉ አስወግዶ ቅድም ያነበብኩላችሁ ኤፌሶን ይህን ነው የሚለው። ቁጥር ተመልከቱት ምን እንደሚል ቁጥር 25 ላይ ምን እንደሚል አያችሁ። ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ይላል በውሃ መታጠብና ከቃሉ ጋር አንጽቶ አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነች ቤተ ክርስቲያን ለራሱ ሊያቀርብ ፈለገ። አንጽቶ ቀድሶ እናንተን ውብ አድርጎ ያቀርባቸዋል። ስለዚህ ቤተ ክርስቲያን ምን ሆነች? ቁጥር 23 ተመልከቱት። ኤፌሶን ምዕራፍ 1 እርሷም አካሉና ሁሉን በሁሉ የሚሞላ የእርሱ ሙላቱ ናት። ይሄን ምስጢር እግዚአብሔር ይግለጥልን ይግለጥልን ይግለጥልን። ክርስቶስ በቤተ ክርስቲያን ውስጥ በአካሉ ውስጥ እያንዳንዳችንን ብልቶቹ ሁላችንንም ደግሞ አካሉ አድርጎ የሚኖርበትን ምስጢር እግዚአብሔር ይግለጥልን። በቤተ ክርስቲያን እሱ ሲያድር ቤተ ክርስቲያን የእሱ አካል ስትሆን፣ ውድ ወገኖቼ ምን ማለት እንደሆነ እግዚአብሔር ይህን ይግለጥልን። የእግዚአብሔር ስም የተባረከ ይሁን። ስለዚህ ቤተ ክርስቲያን የምትሰባሰበው እንደ ማህበር አይደለም። ቤተ ክርስቲያን የምትሰባሰበው ውድ ወገኖቼ በሌላ በምንም ነገር አይደለም፣ በአለቱ በኢየሱስ ክርስቶስ እሱን በተጠጋን መጠን qualitative change ይኖረናል። የተጠጋ ሁሉ እየተለወጠ ይሄዳል። የተጠጋ ሁሉ እየተለወጠ ይሄዳል። የፈለገ እኔ ለዚህ ቤተ ክርስቲያን አልመጥንም። አንዱ በቅርብ ጊዜ ሰማሁት፣ አትመጥነኝም አለው አሉ አንዱን አገልጋይ ስለማትመጥነኝ አታስፈልገኝም አለው የሚል ነገር ሰማው። በጣም ጽዩፍ ንግግር፣ ወራዳ ንግግር ነው። በጣም አይባልም እንዲ ያለ ነገር አይባልም እንዲ ያለ ነገር። ቤተ ክርስቲያን ማንም እኔ ለእናንተ አልመጠናችሁም ወገኖቼ፣ እንደዚህ አይባልም አይባልም። ቤተ ክርስቲያን እኔ የመጣሁት ጌታን ፈልጌ ነው። እናንተ የምትመጡት ጌታን ፈልጋችሁ ነው ወገኖቼ። የክርስቶስ ቤተ ክርስቲያን ጳውሎስም ጢሞቴዎስም እነችን ያለች ቤተ ክርስቲያን የሚያውቁት የእግዚአብሔር ማደሪያ የሆነ ሕዝብ ነው። ልቦናችን ይህን የሚያስተውልበት ጊዜ ወደ ቤተ ክርስቲያን ስትመጡ ጌታ እኮ ያለው መድረኩ ላይ አይደለም፣ ከፓስተሩ ጋር አይደለም፣ በጉባኤው ነው ያለው። day when you realize ይሄን aware ስትሆኑ ይሄን ልብ ስትሉ ይሄ ጉባኤ የእግዚአብሔር ክብር ያለበት ጉባኤ መሆን መታየት ይጀምራል። ክብር ለእግዚአብሔር ይሁን። ይሄ ጉባኤ ጌታ የሚንቀሳቀስበት ጉባኤ መሆን ይጀምራል። ይሄ ጉባኤ ወደዚህ pulpit ተመልካች ብቻ አይደለም፣ በመካከላችሁ ወደሚንቀሳቀሰው ወደ ጌታ የሚያይ ጉባኤ የሚሆንበትን ጊዜ እግዚአብሔር ያደርግልን። የሰማችሁትን ሁሉ ለደህንነት ያደርግላችሁ። እንጸልይ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ጌታን ለመቀበል የምትፈልጉ ካላችሁ እኔ ለራ ሕይወቴን ለጌታ መስጠት እፈልጋለሁ፣ ጌታ ኢየሱስ ክርስቶስ እንደ ግል አዳኜ ተቀብዬ በጌታ መኖር እፈልጋለሁ የምትሉ ካላችሁ፣ ሕይወታችሁን ለጌታ አልሰጣችሁ ካላችሁ እንድትጸልዩ እድል እሰጣችኋለሁ። ራሳችሁን የምትፈልጉ በዚህ ሁኔታ ዴዲኬት ለጌታ ልታደርጉ የምትፈልጉ ካላችሁ እግዚአብሔር የተመሰገነ ይሁን። አንገቶቻችንን ዝቅ አድርገን ጸልያለን። ክብር ለእግዚአብሔር ይሁን። አምላካችን ልዑል እግዚአብሔር እጅግ አድርገን እናመሰግንሃለን፣ እናከብርሃለን። በእውነት በዚህ ቦታ በተማርነው ትምህርት አይኖቻችንን እግዚአብሔር ሆይ ስለከፈትክ የእያንዳንዳችን የግል ሕይወት መለወጥ የማንነታችን ጌታ ሆይ የአይደንቲቲያችን ጌታ ሆይ ሚስጥሩ እማንጋ ምንጋ እንዳለ እንድንረዳ ስላረከ እናመሰግንሃለን። ሰውን በክርስቶስ አውቃለሁ እንዳለ ጳውሎስ ራሳችንን እንደኛ ጌታን የተቀበሉትን የሚያምኑትን ሁሉ በክርስቶስ የምናውቅበትን ጸጋ ስጠን ስጠን። ቋንቋችንን ቀይር፣ አመለካከታችንን ቀይር። እግዚአብሔር አምላክ መድኃኒት በኢየሱስ ስም እንለምንሃለን። ልቦናችንን ቀይረው ጌታ ሆይ በቤተ ክርስቲያን ውስጥ ጌታ ሆይ ካንተ የተነሳ የምንኖረውን ሰማያዊውን የሕይወት ምስጢር ግለጥልን። ቤተ ክርስቲያንህ አካል የሆነችበትን ኦ ጌታችን መድኃኒታችን ሆይ ሚስጥሩን አሳየን ጌታ ሆይ ብልቶች ሆነን collectively ሁላችን በአንድነት ሆነን ያንተ አካል ሆነን የምንኖርበትን ሚስጥር አሳየን ይህንን ብርሃን አብራልን ይህንን መረዳት ስጠን ጌታ ሆይ በቤተ ክርስቲያንህ ጌታ ሆይ አንተ በምትፈልገው ህይወትና ክብር እንድንኖር እንድትረዳን እንለምንሃለን ክብር ሁሉ ላንተ ይሁን ስምህ ይባረክ አቤቱ በዚህ በተገለጠልን በተማርነው እውነት ጌታ ሆይ የምንቸገርበትን ዛሬ በሀገራችን የሚንተከተከውን ዘረኝነትን እግዚአብሔር ሆይ ህዝባችንን የሚያባላውን ክፉና መርዘኛ ቋንቋ እግዚአብሔር ሆይ አመለካከት ሁሉ በወንጌል ቃል እጠብልን ፊታችን እንዳይጨማደድ ህሊናችን እንዳይጨማደድ አንደበታችን ወስላታ እንዳይሆን እግዚአብሔር ሆይ አጽዳን ቀድሰን ቋንቋችን ሰማያዊ ይሁን ቋንቋችን ክርስቶስን እንደለበሱ ሰዎች እንሁን ጌታ ሆይ በስራ ቦታችን አንተን ለብሰን እንኑር በምንኖርበት አካባቢ ስንወጣ ስንገባ እኔ ክርስቲያን ነኝ እንበል ጌታ ሆይ የምታኮራን አንተ ነህ ዘር ያባላል ያናክሳል አንዱን ከፍ አንዱን ዘቅ ያረጋል አንተ ግን የራቀውን የምታቀርብ የወደቀውን የምታነሳ ጌታ ሆይ ክብር ለሌላቸው ክብር የምትሰጥ ከኃጢአት ከነውር አንጽተ ቀድሰ ጌታ ሆይ የራስህ የምታደርግ ጌታ ነህ እግዚአብሔር ሆይ ወንድሞች እህቶቻችን በአንተ የዋጁት የተዋጁትን ሁሉ በንጹሕ ፍቅር ክርስቲያናዊ በሆነ ልቦና በአንተ አይን እያየን የምንዋደድበትን ጸጋ ጠብቅልን ዘረኞች ፖለቲከኞች እንዳያጎመዝዙን ውስጣችን እንዳይመረዝ ጸሎታችን እግዚአብሔር ሆይ እንዳይበከል ንግግራችን እግዚአብሔር አፍራሽ እንዳይሆን በኢየሱስ ስም እንለምንሃለን ቀድሰን ለውጠን ክብር ምስጋና ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን ውድ ወገኖቼ ተነስተን እርስ በርሳችን እንበራረካለን ክብር ለእግዚአብሔር ይሁን ከዛ ወንበሩ እንዳለ ትተን ሻይ